እንደዚህ ብስቅ ጥሩ ነበር። ሄሎ ሄሎ ሄሎ፣ አቤት።
ካሱ ሰላም ነው? እንዴት ነህ?
አለሁ እግዚአብሔር ይመስገን።
ይቅርታ በጣም ከመሸ ስለደወል ከቤት ስቤት ነበረና
እሺ ችግር ቅድም የለም።
ለቴሌግራም ላይ እያወራን ነበረ።
አዎ so ticket ኡ ለ provider ኦች አሳውቀን under investigate ሆኗልና እ፣ so loss የሆነው ወደ pending ላይ ተመልሶ check እንዲደረግ ማለት ነው።
አዎ ግን ገንዘብ መልሱልኝ ቶሎ አሁን።
አዎ አሳውቀናቸዋል። እነሱ ስለያዙት እነሱ check ያድርጉና ችግር የለውም ይስተካከላል። ካሱ ዝርፊያ ነው፣ ወንጀል ነው እየሰራችሁ ያላችሁት በሄድን። ቀጣይ ደግሞ እንደዚህ አይነት setup እንደዚህ ማለት ሌላ በጣም ብዙ ገንዘብ በልተዋል። በጣም ብዙ ማለት ዛሬ አርብ ነው፣ ብዙ ጨዋታዎች አሁን አስራ አምስት ደቂቃ ምናምን በጣም ብዙ ገንዘብ ነው።
አዎ።
ም- እንደዚህ አይነት miscalculation ደግሞ አይደለም። ይሄ ለመጀመሪያ ጊዜም አይመስለኝም።
እም፣ አይ ነው ችግር ካለ እኮ ለዛ ነው እኛም የ- አንተም approach አድርገህ ስትቀርብ ወደዚህ ወደ እነሱ የወሰድነው እንደዚህ አይነት ነገሮች ችግር ካለባቸው ሊፈቱ ነው። ችግር የለም።
አዎ፣ አንዳንድ ጊዜ ችግር system አለባቸው፣ ግን ስለሆነ ይሄ እም፣ ከዚህ በፊትም የተደረገ ነው ማለት የሚደረግ አሁን ሰው ማይጠ እንትን የማይዘው ከሆነ ኦልሬዲ አድርጋችሁታል። ይሄ ማለት ከዚህ በፊትም የሚደረግ ነው ከዚህ እንጂ ኖርማሊ ሌላ ሳይቶች ላይ እንትኖች ኤቭሪዌር ካየ ነው። ታዲያ ሰዋት ሰላሳ ደቂቃ ከሆነ ደግሞ ሰላሳ ደቂቃ ነው ብሎ መናገር ነው ወይ ነው
እም። ኦኬ ሶሪ በጣም መካደል
እሺ እሺ ካሱ አይ ኦልሬዲ ችግርን አሳውቀን ለዛ ነው ኦልሬዲ ሎስ የሆነውን ነው መልሰውታል እና እንደ ቼክ እና ትንሽ ሳስጡን ስላሉ ለዛ ነው check ያደርጉትና ይስተካከላል። በጣም ይቅርታ።
እሺ በቃ እሺ እሺ ካሱ thank you።
እሺ